ቀጠሮ ቤት ትራንስፈር ካላረከው
ሄሎ ሄሎ፣ ወይ ሰላም ዋላችሁ።
ሰላም ነው? ጤና ይስጥልን። ቤት ቤት።
አለን ዳዊት ነኝ። ከመቼ ነው የምደውለው?
እሺ ዳዊት፣ እሺ ሰላም ነው አለን አለን። ሰላም ነው?
አለን አለን። ዳዊት ነህ ያው ዳኒ ነኝ።
ነው እንዴ? አይጠኝ ታስሻለን።
አለ ላገናኘ።
ስልክ አላነሳ ላይ ፈልጌ ነበር።
እሺ እሺ፣ ላገናኘክ እሺ
እደውላለሁ። አንዴ እሺ እሺ
ሄሎ እ ታስሽ ወይዬ ዲባ ወንድሜ ዘና እንዴት ነህ? ሰላም ነው?
አለሁልህ። ስልኩን ልጠቀመው እ
ወይ ስልክ እኔ ጋር አይደለም፣ ለዛ ነበር። ምን አልከኝ?
ነው እንዴ? ቆራብኝ ሰሞኑን። ለማንኛውም ይሁን እሺ እሺ እሺ፣ አባቴ ሶሪ። ምን አልከኝ?
አለ እንትን ጃር ያለበት ቤት ነው ሳይድ አዎ።
መናኸሪያ አዎ እዛው ካይሮን አንድ ላይ ልሰራ አስቤ ነበር በል እሺ።
እና
አዲስ ምን ካይሮ ነው?
ሾፕ ነው
እዛው ጃር ያለበት ቤት ላይ ካይሮን እንጨምረው ገብቶኛል። አዲስ shop ነው የምንሰጠው ወይስ ሌላ እንትን ነው?
አዲስ ሾፕ አዲስ ሾፕ
አዎ ማለት ያው አዲስ shop ነው የሚሆነው አይደል አ- አዎ። አይ የማትሰራበት ሌላ shop የለም። ያው እስካሁን ከተላከልህ ምናምን የለም የለማ።
አዎ
በቃ እንደዛ ከሆነ check አድርገህ ምናምን ልፈልግልህና shop ፈልገህ ምናምን እልክልሃለሁ ነው።
በቃ አምራዊ አይገኝም ሐምራዊ ምናምን የለም፣ አልቋል። ሌላ ነው አልቋል?
ፈልግልህ። አዎ አዎ ሁሉም ፈልግ።
ፈልግልኝና በቃ።
ሰው ሁለቱንም ስለሚፈልገው ያኛውን የውሻው ላይ ሞር ዲፔንድ ስለሆነ ጃሩ ላይ አዎ አ፣ ያኛው አስቤ ነበረ በቃ በቃ ችግር የለውም። ፈልግልህና በቃ ቦስ ነገ እንደምንም ጨርስልኝና አዎ ታፈጣጥ ነው አይሻልም እሺ እሺ በቃ ወንድም እጠብቃለሁ እሺ እሺ እሺ